ሄሎ ሄሎ ሀብቴ ነኝ።
አሲ እንዴት ነሽ?
አለሁ እግዚአብሔር ይመስገን።
መሰረትን አገናኝኝ ፕሊዝ።
አንችልም በዚህ ምን ወጣች እንዴ?
ፈልገህ ነው?
ወጣች ወይስ አለች አለች እኮ አገናኝኝ፣ ምን ችግር አለው?
ስልኩ አይመችም።
አንድ ስልክ ነው- ማገናኘት ሌላ አንድ ስልክ ነው አንተ- ያለው።
አደ ሁላችሁም ማን ነው ስም?
እሺ ችግር የለም። አሁን የድምጸቶች ነው ሌላውን ሰው ሁሉ አያልክ እኔ ማሻ ውሻ?
እሺ አዎ።
አይ፣ እ፣
እሺ ምንድን ሰላሳ ነው አንድ አስራ ስምንት ልንገርልህ?
ሰላሳ አንድ ሰላሳ አስራ አንድ?
ስምንት አስራ እሺ ስምንት ምንድን ነው የከስተመር ስልክ አልሰራ ብሎ ነበረ
እ፣ ሰ- ሰርቶ ጨርሼዋለሁ። ሰዓቱን ታስተካክልልኝ ይስተካከል።
እንዲህ እኮ ቀላል ሌላ ነው እኮ እኮ ሌላ ደግሞ ማስተላለፍ።
ልንገርህ እሺ ሰላሳ ሁለት ሰላሳ ስምንት ሰላሳ ሁለት ሰላሳ ስምንት እሺ ምንድን ነው እሱስ?
እ፣ ሰላሳ ሁለት ሰባ አራት ሁለቱ ፊት ነው
ሰላሳ ሁለት ሰላሳ ስምንት እና ሰላሳ ሁለት ሰባ አራት እነሱን ፊ ነው ነካ ነካ ነው።
አይ እኔ እንኳን ነካ ነካ ቶ ቢጥል የምት- ይሻል የምት ነበር።
ይሻላል። የምት ይሻላል።
አዎ እኮ እሱን ብዬ እኮ ነው ለዛ እኮ ነው እነሱን ያልኩት።
በተለያየ ፒሲ። አይ እንግዲህ አንችልም አይ።
እንደዛ በግል እ፣ ስልክ ችግር የለም፣ ችግር የለም። አስ- አሁን እንኳን አስተካክልሻል። ችግር የለም። አስተካክል በግል ላይ ሄደው ተቀምጦ በጣም ነው የሚከብድ።
እንግዲህ ምን እናድርግ።
በቃ አለች።
እሺ አይልም። እሺ እሺ እሺ ቻው ቻው